ወይ ይቅርታ ተቋረጠ።
አዎ ተቋረጠ።
እሺ አሉ አሁን ካሉት product ኦች ውጪ ይሄ ቢጨመር እንገዛለን የሚሉት ይኖራል?
አይ አለ ሙሉ አለ የሚያስፈልግ እ ሁሉም አለ።
አለ ሁሉም አለ። አዎ።
okay እሺ። delivery time ኡስ ባዘዙ ሰዓት ነው የደረሰልዎት?
አዎ ብዙ ብዙ ጊዜ አዎ አንዳንዴ ግን
አንዳንዴ እንትን ይላል ይቆያል።
አዎ
እሺ
እሺ።
እሺ በአጠቃላይ ስለ ChipChip የሚሉን መስተካከል አለበት የሚሉን ነገር ካለ
እ እ በ group የሚባለው ነገር እሺ። በ personal እኮ አለ order ማድረግ personal አለ ይችላል።
ግን ይወደዳል።
okay ተወዶ ነው ያንኛው።
አዎ ስለዚህ እ ይኸኛው አሪፍ ነው። የ group ኦቹ አሪፍ ነው። ዋጋው አሪፍ ነው በጣም okay ስለዚህ በ group ኡ price በግል ብንገዛ ነው የሚሉን።
እ እንደዛ ከተቻለ ነው ግን የሚቻል አይመስለኝም። እንትን ይልባቸዋል እናንተ አዎ የሚያዋጣቸው እስኪ እንሞክራለን። እሺ እሺ እስኪ እሺ።
ለማስተካከል እንሞክራለን።
እሺ እሺ እናመሰግናለን። መልካም ምሽት።
አላችሁ